Ja.
Więc to było nic na to, co pan określa głosowaniu teorii pędu, który pewnie wszyscy sudzeni cali, tak?
ይህንን ማለት ነው። እኔ ምንም አልተመቸኝ።
No.
ይሄ የኮልሴንተር ቴስቲንግ ስላልሆነ ጥሩ ለአሁንም ቴስት አናደርገው። ማለት ወደ ሰርች የሚያደርገው ከስቱደንት ከሆነ ከኮንታክት ነው መሆን ያለበት፣ ከስቱደንት ነው መሆን አለበት የሚባለው ነገር ማለት ነው።
Słyszałem, co było, nie wiem, jak ja mi wtedy to inne.
Mm. ፋንክሽን አለው። አሁን ምንድን ነው የተጣበቀው ነገር ቼክ ቼክ ሲያደርግ እኔ ግን መሄድ የምፈልገው ስቱደንት ጋር ከሆነ በዚህ ቼክ ሲያደርግ ከሊድ ስንሆን ጋር ካልኩ ቼክ እንዲበተን ፈልጋለሁ። እሱን የራሴ ኢንስቲትዩሽን ነው። አዎ፣ አይ ላይሆን ይችላል፣ ላይሆን ይችላል። ችግር የለም እ፣ ችግር የለም። ምልህ እናንተ ጋር ነው እንጂ ከቡዳቻችሁ እንደዚህ አይነት ነገር ከስቱ ነው የሚባል ነገር አለ። ኮዱን አገኛለሁ አይደል? ያሬድ ያሬድ የሚፈልገው ክሊር ታላቅ ብቻ ነው። ያሬድ ቢሮ ካላስወጣሁት ካላንቀሳቀስኩት የተሰሰሰ በቃ ማለት ምክንያቱም ትልቁ ቻሌንጅ እዚህ ጋር ወላጆች ሲደውሉ ብዙ ሪኳርመንቶች አሉ። ግን ይሄ ሪኳርመንት የመጣው አሁን ነው። መስራት ከቻለ ነው። መስራት ሲችል መጀመሪያ ላይ ያለበሩ ሪኳርመንት መስራት ነው። ወላጅ ሲደውል ጾታ ኮንታክት ማየት አለብን ማለት ነው። ግን ወላጅን አላውቅም ልለው ነው። ያሬ ደግሞ ያችን ፋሚሊ ታዋላ የወላጅ ስናሳት ስንዘግብ እንደ ኮንታክት ሴቭ ያደረገው ነው። በረው የሚተከምበት ደግሞ ይኖራል። ይሄ ግን phase one የሚባለው ምክም ላይ ነች። ይህ ስንሰራ ወላጅ ደግሞ ሲደውል ሁለት save ከሆነ የትኛውን ቁጥር ነው የሚያወጣው? ምክንያቱም በዚህ ልጅ ሁለት ወላጅ ሊኖረው ይችላል። አሁን አንድ ሳሰራ ሚሽናችን አንድ አሁን during call ላይ ያለ during call I might want to go to different part of the app right እንጂ የሆነ ነገር field edit ላደርግ እችላለሁ። እንግዲህ እ? ቶሎ ነው ሪሎድ ቀረ። ጄንደር ፊሜል ሴቭ ይህን ሪሎድ በትምህርት ይዘጋታ ክሊርሊ አንደርስታንድ so ስልክ ገባ እና እያናገር ያወራን ነው comment ያወራ minimize አረግ minimize አረግ go to file አረግ አረግ አሁን transfer ደግሞ ማድረግ እንችላለን እሱ በጣም ቅርሶ
ይሄኛው ከዚያ በጣም ይቻላል ትራንስፈር ወደ ይጠምናል
ይህ በጣም ወሳኝ በጣም አይረባ ነገር ግን ትልቅ ሚኒማይዝ ታደርገው ጥፍ ይላል ምናምን። አሁን እሺ ሚኒማይዝ እናደርግ ከዩአይ ጋር ደግሞ ያለው ነገር ብዙ ሼክ ነበር ሚኒማይዝ
ካለብን እንደዚህ ያለ ቪፒን ተፈጥሯል።
ዩፒን ዩፒን ዲሪንግ ኮኔክሽን ዲሪንግ ኮል አላደረኩም። ግን እንደኛ አድርጌ ግን ኮል ለማለት ስሞክር አይሰራም።
ነገር እሱ እንኳን የኤክሴስ ይባል ኢንተርኔት ይሄ ኢንተርኔት ግሎባል የሚባል ነገር ስለሌላ ምስላል ኤክሴስ ይባላል። አይ ቲንክ ስክሪን ሳልሳም ይባላል። ኢትዮጵያ ኢንተርኔት በኢትዮጵያ ኢንተርኔት ውስጥ ካለ ነገር ሴንስ ተጎዝ ብራይት ሴንስ ይዛታል መሰለኝ።
እም? አሁን እሱ ምን መሰለህ ነገር አይደለም።
ሊያሳስብ ይችላል። ኢንተርኔት በቪፒኤን ተጠቃሚ ይችላል።
እቺ እዚህ ጋር ስንነካት አታጠፋም። ለምን ችግር የለም። ተው ችግር የለም።
እንደዚህ ነገር ማለት ነው ተጠቃሚ ተው ተው ተው ተው
ግን ብቻውን ያለ ብቻውን ያለ UI ይኖረኝ on top of it so let me transfer ወደ ማ
ተመልሶ ወደ አንተ